ሄደሽ የምትፈልጊው ወይ ሄዲንግ ትጠይቀናል አይደለ?
አዎ እንትን በያት ሳራ ልክ ላክ ንገሪያት እንትን ልላክ ምንድን ነው በማስታወሻ ላኪ ብላኛለች ብርሃን መቼ ዛሬ ቅድም መም- ሄዲንጉን አይደለም አዎ
በእንትን እሷ ትጠይቀናል?
ታስተካክላለች በእንትን በእንትንማ ተጠይቋል እ በኢጂፒ ተጠይቋል እሺ
ወይ እነግርሻለሁ በቃ በኋላ ግን እንትን ብያለሁ ማስታወሻ ጽፌ ያለው እ ሳራ ታድርስልን አሁን አሁን እኮ ንገሪያት።
ምን- ምንም የለንም እኮ የሚቀርስ እኮ ንገሪያት ወይንዬ ታስተካክልልን እሺ